ይሄ ነገር አሳይ ነው አይደለም። in transit
hello hello፣ ሰላም ጤና ይስጥልን።
አሉ ይቅርታ ከቺፕቺፕ ነበር የምንደውለው። ፍቅርታ እሺ ቲማቲም አልተረከብኩም ብለው ነበር።
ብያለሁ። ትላንትና ነበር እመጣለሁ ያለኝ።
እ ትላንት ስልኩ አይሰራም። ዛሬ ስደውልለት ግን መኪና ተበላሽቶብን ነው አለኝ። ሌላ መኪና ይመጣል ይደውልሻለሁ።
ዛሬም አልመጣልዎትም፣ አልተረከቡም።
አልመጣም። አዎ የተደወለልኝም ስልክ የለም ዛሬ።
አጠቃላይ ስንት kg ነበር?
አምስት
እርሶ እርሶ አንድ ነው እኔ አንድ ያዘዙት?
አዘዝኩ፣ እ ሌሎች ልጆች አራት አዘዙ፣ ሌላ ሰው ደግሞ ሁለት አዘዘ።
አዎ ትላንት መውጣት የነበረበት
አዎ በቃ አጠቃላይ ሰባት kg ነው። እሺ ለነገ አስገባልዎታለሁ። location የት አካባቢ ነው? ይቅርታ location ቃሊቲ ህብረት ኢንሹራንስ ወደ ውስጥ ገባ ብሎ ቃሊቲ። እሺ ይመጣልዎታል። እሺ መልካም እሺ።
ምሽት።
እሺ።
አቃቂ ቃሊቲ ማለት ነው ግን ይቅርታ አቃቂ አይደርስም ቃሊቲ።
ቃሊቲ። እሺ አዎ ቃሊቲ ፍርድ ቤት ወይም ህብረት ኢንሹራንስ ቢሉ ያውቁታል።
እሺ እሺ ማ መልካም ምሽት።
እሺ፣ ላንቺ መልካም እሺ